ጤና ይስጥልን ቤት ቤት ቤት ነው የምትቀው?
የሆነ ብር እስካሁን አልገባኝም። አታ የላኩት ስንት ብር ነበረ?
አምስት መቶ
አምስት መቶ
አዎ
እሺ፣ በዚህ ስልክ ነው?
አዎ እሺ፣ አንዴ ጠብቀኝ። እሺ፣ ልልክ
እሺ
ትላንትና ነው አይደል የላከው?
እ ትላንትና
አዋ ሁለት ተራ ነበር።
ምን
ሁለት ተራ ነው። በ account አርጌ በ account እንዲህ ሲልልኝ በቴሌ ብር አረኩት። ሁለቱም ላኩታ በቴሌ ብር ገባ። የ account አልገባም እስካሁን።
አዎ process ላይ ነው። እሺ process አድርገው ሲጨርስ ይገባልሃል። ትንሽ ጠብቀው።
እሺ አሁን እሺ፣ ይገባል።
ይገባል። ችግር የለውም። processing time ስለሚፈልግ ነው።
እሺ እሺ፣ እሺ። ተደውልና አመሰግናለን። መልካም ቀን።
እሺ።